it comes.
ሄሎ ሄሎ፣ ሰላም ጤና ይስጥል።
ሰላም።
ጀሪካ ጭፍጭፍ ነበር ደውለው እሺ፣ እሺ።
ዛሬ ደረሰ የነበሩት አይተሞች ነበሩ እና ለመሳምሎ የሚቀርታ ለተኛ ተኛ መረከብ ይችላሉ።
ምን መርሽ?
ሰኞ መረከብ ይችላሉ። የቀሩትን item ኦች አዎ፣ አዎ፣ አዎ። ሰኞ ይሻለኛል።
አሉ ሰፈር ነው።
አዎ፣ አዎ።
በቃ ለሰኞ ይመጣሉ። ታልሽ መልካም ምሽት።
እሺ፣ thank you በጣም።
እሺ።
በዚህ ልደውልሽ ሌላ ቀን አንድ information መጠየቅ ከፈለኩኝ?
ይቻላል። አዎ፣ በዚህ ስልክ ይደውሉልን።
እሺ፣ እሺ።
እሺ፣ እሺ። መልካም ምሽት።